ጤና ይስጥልን
ሄሎ
ጤና ይስጥልን ማሊ ባባ
ይቅርታ የስልክ አድራሻ ማወቅ ነው አዎ ምን ደጋውት አባት የሰባ ደረጃ ጃክሮት ያለው ነው ፌስቡክ ማወቅ ነው ም- ሆቴል ነው ሰባ ደረጃ ሆቴል አዎ አዎ እዚህ ጃክሮት ያለው
ይጠብቁኝ እሺ አንዴ መስመር ላይ ናውጣለሁ ይጠብቁኝ እሺ እሺ
እሺ አባቴ የያዙ
እሺ እሺ
ዜሮ አስራ አንድ ስምንት
ዜሮ አንድ አንድ ስምንት
ስልሳ ስድስት
ስልሳ ስድስት አርባ ስድስት ሰባ
ስልሳ ስድስት አርባ ስድስት ሰባ ተለዋጭ ይኖራችኋል እሺ ዜሮ ዘጠኝ ሰላሳ
እሺ ዜሮ ዘጠኝ ሰላሳ
ሰላሳ ሶስት ሰላሳ ሶስት ሀያ ስድስት አስራ ስምንት
ሀያ ስድስት አስራ ስምንት እሺ እሺ አመሰግናለሁ እኛ